ሄሎ
ሄሎ አቤት ጤና ይስጥልኝ ምን ልታዘዝ ቴሌቪዥን
እንደምን አሉ?
ቴሌቪዥን ነው ምን ልታዘዝ ሄሎ
ወይ ወይ አልሰማም
ሄሎ ጤና ይስጥልኝ ምን ልታዘዝ ቴሌቪዥን
የሆነ አገልግሎት አቋርጥ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ ይመጣል። ሰባት ቁጥር ተጭነው አማርኛ ያድርጉ፣ ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሎን ይሞክሩ የሚላለ ጥያቄና መልስ በኮይን የእድል ጨዋታ በትኬት ነው የሚጠቀሙ።
ዘጠኝ ሰማንያ አምስት ላይ ደውዬ አይቆም
ምን አሉ?
ዘጠኝ ሰማንያ አምስት ላይ
እሺ
ጠብ ብዬ ጽፌያለሁ እንዲህ አለ
እምቢ አለ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ አልመጣለሁትም
ማለት ምንም አልመጣም
እኮ ማለቴ መረጃ ይመጣልታል። መጀመሪያ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
ከደወልኩ በኋላ ነው አዎ ከደወሉ በኋላ መረጃው በእንግሊዘኛ ስለሚሆን ሰባት ቁጥር ይጫኑና ቋንቋውን አማርኛ ያደርጉታል።
አየ
ሶስት ቁጥር ለመጫወት የሚለውን ሲነኩ ደግሞ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ እሞክራለሁ።
እሺ መልካም ጊዜ። እምቢ ካሉት መልሰው መደወል ይችላሉ።
አየ እሺ